መድረክ ጤና ይስጥልኝ። የኪን ኢትዮጵያ በኩል ምንደሰው ሰላም ጤና ይስጥልኝ። እንደምን አረፈዳችሁ?
እግዚአብሔር ይመስገን። ሳርፈ
መረጃ ፈልገን ነበር መቤት።
እሺ
መጀመሪያ subscription fee ያችሁ ምን ያህል እንደሆነ እና በምን ያህል ጊዜ እንደሚያገለግል
እሺ። አሁን ላይ ምንም አይነት ክፍያ የለውም። ለአንድ ሺ እሺ።
ቅድሚያ ሰዎች በነፃ ነው።
እሺ ግልበን subscribe ማድረግ ነው ለጊዜው።
አዎ አዎ፣ ለአንድ ሺ ሰዎች ቅድሚያ በነፃ ነው። አሁን ላይ ምንም አይነት ክፍያ የለውም።
ጥሩ እሺ፣ እቃዎቹን ለማየት አምባሳደር ሆቴል በአካል ሄደህ ማየት ትችላለህ።
እሺ።
ጨረታው የሚካሄደው ኦንላይን ላይ ነው።
አዎ ገብቶኛል። እሺ ከዛ bid ማስከበሪያ የግድ ሲፒኦ ብቻ ነው ወይንስ በባንክ transfer ማድረግ እንችላለን?
በሲፒኦ ነው። እዛው CPO ብቻ?
ቴሌብር ላይ ወይም በቻፓ ኦንላይን ላይ ማስያዝ ይችላሉ። ወይም ደግሞ በቴሌብር ባንክ ማድረግ ሄደው እንችላለን።
አዎ አዎ፣ እዛው ላይ በቴሌብር ማስያዝ ማስያዝ ይችላሉ። አዎ እዛው ካርታቸው ኦንላይን ላይ ይችላሉ።
ማስያዝ ይችላሉ። እሺ ቪዲዮ ብቻ የሚለው ሲፒኦ ስለሚል ሌላ አዎ፣ option አዎ፣ ካለ CPO ብለኝ።
አይ ሲፒኦ CPO ማስያዝ ነው።
የባንክ እዛው- ሲፒኦ ብቻ ነው የሚያዘው ማለት ነው።
አዎ አዎ፣
እሺ alright thank you።
እሺ እሺ፣ መልካም ቀን።